hello hello ጤና ይስጥልኝ ይመስልኝ ከ ChipChip ነው የደወልኩሎት ተብለ ወንጌል አዎ እሺ ትናንትና የተቀበሉት የአቮካዶ order ነበር አይደል ዘጠኝ ኪሎ አዎ አዎ ከዛ ውስጥ ዳጊ የሚባል አንድ customer አንድ customer አንድ ኪሎ አለው አዎ አዎ፣ አስቀምጠናል ተሳስቶ ቢሮ join ያደርገው okay product ኡን አስቀምጣችሁታል አዎ የሚፈልገው ሰው የለም ምናልባት መጠቀም ከቻላችሁ transfer እናድርግ አዎ ለእሱ ይልኩለታል እ፣ ከቻሉ እሺ ስልኩን ከተጠቀማችሁት እሺ ዜሮ ዘጠኝ ስልሳ ሶስት text ላድርግሎት ወይስ text አድርግልኝ በቃ ቴሌግራም ላይ እልክሎታለሁ እሺ እሺ እሺ መልካም ቀን